ሄሎ ሄሎ ሰላም ነው አባት።
አለ መልሽ የደወልኩኝ አዎ በቃ ምንም እንዳለ እኛ group እዚህ ያለ ነው መክፈል አልቻልንም። በቃ በቴሌ ብር ነው ምንከፍል መክፈል አልቻልንም።
ያስቸግሩ ሁሉም group ላይ ነው ምንድን ምን ላይ ነው ያስቸግሩት?
በቃ በ group የመጨረሻ ሁሉም ፔሲን እምቢ አለ። በቃ በአንድ አንድ item ላይ ነው ወይስ የተለያየ ነገር ላይ ነው እምቢ ያለው?
አንድ item ኡ ላይ ራሱ በቃ መክፈል አልቻልንም።
እኮ እስቲ እምቢ ያለበትን group item ይንገሩኝ። ነጭ ሽንኩርት አይደለም አይደል?
ነጭ ሽንኩርትም፣ ቲማቲም ሁሉንም እኛ በጣም ተጠቃሚ ነን። በቃ አሁን በጣም ከፍቶናል እውነት።
እሺ ስልክ ይንገሩኝ። እሺ እሺ ዜሮ ዘጠኝ ብዙ ናቸው ልንገርህ።
አይ የእንትኑ አሁን group ኡ ላይ add ለማድረግ ሲል እምቢ ያለበት group አለ አይደል?
add ሳይሆን መክፈል እሺ ዜሮ ዘጠኝ እሺ አስራ አንድ 11 ሀምሳ አንድ 51 ዘጠና አምስት ዘጠና ሶስት
እሺ ከቻሉ ደግሞ የ- አሁን መ- ልቀበሉትና የወላችሁንም ስልክ እምቢ ያላችሁን አጠገብ ያለውን አ እዛ አካባቢ ያሉትን ስልኳች- ስልካቸውን ቢሰጡኝ ደስ ይለኛል። የአንድ የሶስት ሰው ምናምን ይኸው ይዘን ሰብስበን ቁጭ ብለናል እውነት።
እሺ ንገሩኝ።
እሺ ይሄኛው ያስታረቅ አዎ የኛውን ይዤዋለሁ።
እሺ ዜሮ ዘጠኝ አስራ አራት ሰላሳ አንድ ሰላሳ አንድ ሀምሳ ሰባት ዜሮ አምስት ዜሮ አምስት እሺ ሌላም እና ደግሞ ዜሮ ዘጠኝ አስራ አንድ ሀምሳ አስራ አንድ ሀምሳ ሰባ ስምንት ሀምሳ ሁለት ሀምሳ ሁለት እሺ ሌላ
ዜሮ ዘጠኝ አስራ አንድ እ አስራ አንድ ሀያ አንድ እሺ
ሰማንያ አራት ሀያ ሀያ ዘጠኝ እሺ
ሌላ ደግሞ ዜሮ ዘጠኝ አስራ አንድ ሀምሳ ሁለት እሺ
ሰማንያ ሰማንያ በቃ መክፈል አልቻልንም።
ሰማንያ ስንት መጨረሻ ስንት ነው?
ሰማንያ ሰማንያ ሁለት
እሺ ሰማንያ እሺ ዜሮ ዘጠኝ አስራ አንድ ሀምሳ አንድ
ሀም- ሀምሳ ሁለት ሰማንያ ሰማንያ እሺ እሺ ሌላ ደግሞ ዜሮ ዘጠኝ አስራ አንድ ሀምሳ አንድ
እሺ ሀምሳ አንድ
ከዛ ዜሮ ዘጠኝ አርባ ዘጠኝ
እሺ ዜሮ ዘጠኝ አርባ ዘጠኝ እሺ
በእናትህ እንዲከፍል አድርግልን በእናትህ እሺ ይሄ ሁላ እንዳለ እስከ ክፍያው ወስዷችሁ ክፍያው ጋር ነው የሚያስቸግራችሁ አይደል?
ክፍያ ጋር ነው በቃ በቴሌ ብር ነው የምንከፍለው ስንገባ በቃ አዎ።
የለም under hierarchy ምናምን ይለናል መጨረሻ ላይ መክፈል አልቻልንም በቃ እሺ እሺ እሺ በእናትህ register አድርግልን እሺ እሺ complaint ሪፖርት አደርጋለሁ። እሺ ይስተካከላል።
እሺ